ጤና ይስጥልኝ አልኩ ተማሪ ነኝ እባክዎን ገልጸው።
ዊዝድሮ አድርጌ እሺ ከሁሉ ስፖርት በአሪፍ ቤ ማለት ነው አልገባም እና
ምን ያህል ብር ነው ተዳከመ።
ደንበኞች?
ሁለት ጅባ
መች ነበረ ቀኑ?
ትላንትና ትላንትና አምስት ሰዓት ምናምን ሰዓት
ሙሉ ስሞትን ይንገሩኝ ደንበኞች።
እሺ ያሬድ ያሬድ አለሙ አለሙ። እሺ ቴሌብር የሚጠቀሙት በዚህ ስልክ ቁጥር ነው አሁን አሁን ዜሮ ዘጠኝ ሀያ ሁለት ቤት ማለት ነው።
አዎ ትክክል
እሺ ደንበኛችን አሁን በምሰጠው ስልክ ቁጥር ከሁሉ ስፖርት ሁለት ሺህ ብር አዎ።
withdraw ያደረጉትን screenshot ያነሱና ይልኩልናል ቴሌግራም ላይ
አዎ እሺ ስልክ ምን ቁጥሩን ምን ያዝ
እሺ ምን ላይ ነው ግን ማገኘው እሱን history ላይ ነው ቴሌግራም ምን?
አዎ history ላይ ገብተው ከሁሉ ስፖርት ሁለት ሺህ withdraw ያደረጉትን screenshot ያነሱና ቴሌግራም ላይ ይልኩልናል።
እሺ እሺ እሺ እሺ ቁጥሩን ያዙት ዜሮ እሺ።
ዘጠኝ
ምን? ልትነግሪኝ ነው? ቆይ ቆይ እሺ እሺ
ዜሮ ዘጠኝ ዘጠና ሁለት
አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት
እሺ በዚህ ቁጥር ከሙሉ ስሞት ጋር አንድ ላይ አድርገው ይላኩልን።
እሺ እሺ እሺ ደንበኛችን ሌላ ምረዳዎት ነገር አለ?
በቃ እሺ ደንበኛችን ስለደወልን እናመሰግናለን ስላገ